hello ጤና ይስጥልኝ ችፕችፕ
ሄሎ ሰላም ነው?
ሰላም እንትን ሽንኩርትም ቲማቲምም አዘን ነበር app ኡ እየሰራልን አይደለም ምንድን ነው?
okay አዎ ሲ- system ኡን update እያደረጉት ትንሽ ያስቸግራል ብለውኛል አሳውቂያቸዋለሁ ይስተካከላል ትንሽ ይታገሱ
ም- መቼ ልሞክረው ታዲያ?
አሁን ትንሽ ቆይታ ይሞክሩት ይሰራል አሁን ትንሽ ይጠብቁት እም፣ እኮ ከቅድም ጀምሮ ነው የሞከርኩት አሁን አዎ፣ ስንት ሲ- ሰዓት ነው? አስራ አንድ ሰዓት ሆኗል ከስምንት ሰዓት ጀምሮ ነው የሞከርኩት አዎ፣ system ኡ ዛሬ ትንሽ ችግር አጋጥሞታል እና እሱን እያስተካከሉት ነበር ለዛ ነው እምቢ ያለው
እኮ ስለዚህ እ፣ እንትን ይደርስልኛል ማለት ነው። ለነገ ነበር የፈለግኩት አዎ ች- እስከ ማታ አንድ ሰዓት ተኩል እኮ group ኡን complete ካደረጉት ችግር የለውም ይቻላል እም፣ እሺ በቃ ትንሽ ጠብቁን እሺ እሺ እኔም እንዲያፈጥኑት አሳውቃቸዋለሁ እሺ እሺ እሺ እሺ